ሰላም ጤና ይስጥልን።
ሄሎ
ሰላም ነው?
ሰላም ደህና ነህ?
ሁለት ነው ብሩ አልለቀቃችሁም። ሰባት መቶ ብር የተደረው አድርጌ እስካሁን እየጠበኩ ነው ያለሁት። ምን ነው?
ሰባት መቶ ብር
አዎ።
ይሄ ነው ቤት ቤት ስልክህ?
አዎ ከፊት ለፊት ሁለት ይጀምራል።
እ?
ልንገርህ
እሺ ድምፅህ ርቋል ግን
ሁለት
እ እ?
ሁለት ሁለት
ሁለቴ ነው አዎ ዘጠኝ
ስልክህን ነው?
አዋ ዜሮ ዘጠኝ
ዜሮ ዘጠኝ አይደለም ከሁለት ነው የምጀምረው።
እ?
ሁለት ያልኩት
ሁለት ሁለት ሃምሳ አንድ ነው የሚለው? እሺ ንገረኝ።
አይ ሁለት ሀምሳ አንድ አይደለም ሁለት ብቻ ይጀምራል። ሁለት ዘጠኝ እሺ
ዜሮ ስድስት
እ?
ዜሮ ስድስት እሺ
ዜሮ አንድ እ?
ሰላሳ እሺ
አስራ ዘጠኝ
خلاص process ላይ ነው ይገባል። እሺ ትንሽ ጠብቀው።
እና እስከ ትናንትና ጀምሮ ነው process ላይ እንትን ነው አይደለም የቻፓ እንትን fail አድርጎ ነው። ትንሽ ጠብቀን እሺ።
ኬ ቤት ቤት እ፣ ሱቅ ሄጄ እንትን ማለት ትችላለሁ።
አይ አይደለም መጀመሪያ እንትኖች እንትን ማለት አለባቸው በቃ በቃ እንድትመለሽልኝ አድርጊ፣ እጫወትበታለሁ። ባ
እኮ እነሱ ጋር ነው የሚመለሰው።
እሺ እነሱን አገናኝ፣ ስልክ ቁጥር ስልክ ቁጥራቸው ልንገርህ?
ስጪኝ። አ
እሺ ዜሮ ዘጠኝ
ዜሮ ዘጠኝ የኮር ነምበር ካ ገመ ነምበር ካ የኮር ስልሳ
ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት
ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት
አርባ ሁለት ሰላሳ አርባ ሁለት ሰባ አዎ።
ሁለት ሰባ ሁለት አዎ
እሺ እሺ አባት።
እሺ